hello hello hello ወዬ፣ ሰላም ነው በረከት፣ እንዴት ነህ?
እንዴት ነሽ?
ኤንዲስ ልከህልን ነበር አይደል?
አዎ አዎ።
እኮ እኛ አይደለንም ያወጣነው። እሺ ሲጀምር ምንም እያስነካውን አልነበረም ካሽ okay ልጆቹ ናቸው። አይ እነሱ አውጥተው ነው ምናምን ብሎኝ።
አይ እኛ ሲጀምር እንዴት እያየን print እናደርጋለን እና okay።
even extract ለማድረግ ራሱ እያስነኩን አልነበረም። ልደውልልህ ነበር።
እሺ እንትን ይሄ የቲቪ እና ኮምፒውተር ማገናኛ ገመዱን አልሰካሁትም። እሱን እስከ እስከ ማስተካከል እ፣ ልጭን እስከዛ game ኡ ትችላለህ?
ይጫን። አዎ game ኡ ይጫን እና ከዛ አዎ።
እ፣ እንትን ስታስተካክል display ግን ማድረግ።
app ኡን app ኡን ባለፈው download አድርጌ ማለት setup ኡን download አድርጌ አዎ አይቼዋለሁ።
እዛው extract ጋር ማድረግ ብቻ ነው የቀረው።
ያስቀመጥኩት አለ። ይጫን። እሺ እንደዛ ከሆነ እሺ በቃ አንድ ያስነካ።
እሺ ሳይነካኩት እነግራችኋለሁ። እሺ።
እሺ